ሄሎ ሄሎ፣ ጤና ይስጥልኝ ሽብሽብ።
ጤና ይስጥልኝ። አሁን ደውዬ ነበረ
እሺ፣ ምን ነበር?
አይቼ እነግርሻለሁ ብላኝ ነበር መዓዛ በሚል order ትላንት አዞ ዛሬ ይመጣ ነበረ።
okay፣ code ደርሶታል አይደለ?
አዎ ደርሶኛል።
የ driver ስልክ ተነግሮታል?
አይ አልተነገረኝም።
እሺ፣ ልንገሩት የ driver ስልክ
እሺ አንድ የማይሰራ ቁጥር አለ። ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ሀያ
ሀያ ሀምሳ ሰባት
ሀምሳ ሰባት አዎ በዚህ አሚድ ልሞክርለት።
ይባላል። ይደውሉለት። አዎ ሰዓቱ ግን ሄዷል። ይመጣል አሁን ግን አዎ ወጥተዋል። በመሀል መኪናም ተበላሽቶባቸው ነበረ። maybe crowd ሆኖ ሊሆን ይችላል፣ ግን ወጥቷል። የእርሶ picked up ነው የሚለው እዚህ ጋር የሚያሳየው።
እሺ፣ እሺ፣ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን